ጤና ይስጥልኝ የቴሌብር መረጃ ማዕከል ባኮት የምንረዳት
ሰላም፣ አሁን ደውዬ ነበር። ጥበቡ ነው ጥበበ ነህ? አ በቃ ቁረጥልኝ፣ book አድርግልኝ እና እሺ
እ አምስት ሺህ ስንት ነበር ያልከው?
አምስት ሺህ ዘጠኝ መቶ አስራ አምስት ብር
አምስት ሺህ ዘጠኝ መቶ አስራ አምስት ግን እ ራሱ ነው የሚከ- እ የሚከፍሉት እ ራሱ ነው not አይደል የሚከፍሉት በ pay እና
በምን አልከኝ?
ራሱ ነው የሚከፍሉት
አዎ ራሴ ነኝ የምከፍለው።
በቃ እሺ፣ እሺ። የቴሌግራም ስሞት ሊ- ሊዲያ ሰለሞን የሚለው ሊዲያ ሰለሞን። አዎ በቃ ሊዲያ እዛ ላይ ነው።
እልክሎታለሁ ፔን አሩ
እሺ እሺ